ጤና ይስጥልኝ አለ እግዚአብሔር።
አንተን ኢትዮጵያ training ነው።
አዎን
ከአሪፍ ፔ ነው የምደውለው። ቤዛዊት እባላለሁ።
ካሽ ፔ አዎ አሪፍ ፔ ወይስ ካሽ ፔ?
አሪፍ ፔ okay እሺ ለ POS ማሽናችን ላይ ሰሞኑ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን።
ተወስዷል already እኮ እንትኑ ማሽኑ
እም፣ እሺ ይቅርታ ባለፈው ሁለት አመት ደንበኛችን።
ተወስዷል። ነግረሽ ደውሽ ነበረ አዘጋጅ እሺ።
ጠብቀኝ ብለሽ ወስደውታል።
እሺ ደንበኛችን ያው ሞባይል ባንኪንግ እና ካሽ ነው የሚጠቀሙ ሰው ለዛ ነው እንትን ብዬ ነበረ።
እሺ ደንበኛችን እሺ ስሞትም አልበል ይቅርታ ምረታ ምረታ እሺ ሰላም አለሽ መልካም ቀን ሰላም እሺ